አለ በለው ና እንዳይቼ ሄሎ አሁን ደው አሁን ደውዬ ነበር እንትን የላኪ ስልኩ አዎ ወደ አስራ ዘጠኝ አስራ ሰባት ዝግ ነው ግን እ እሺ አስራ ሰባት ሀያ አንድ ሰማንያ አራት ዜሮ ዘጠኝ አዎ ባለ ስልኩ ይሄ ነው። በዚህ ነው የተላከልኝ።
ስልክ ቁጥሩ ሳይሆን እንትኑን አይነግሩኝም። እዛው ላይ message ኡ ላይ የተላከልዎት ኮድ የለም። ኮድ ኮድ የለም። ምን የሚል ኮድ ነው ያለው?
ቁጥር አሁን የተላከልዎት ይህ ስልክ የተላከበት አለ አይደል?
አዎ እሱ መ- መልእክት ላይ አለ ቁጥር አለ ጂጂአይዲ
ምን ፊደሉ ነው ያለው?
ቁጥር አለ ቁጥር አለ። የእርስዎ የደንበኝነት ቁጥር ነው እሱ።
ሌላ ቁጥር አለ?
አዎ አዎ እሺ መልእክት ላይ አይቼ- ዩ- ዩ- እሺ